ጤና ይስጥልኝ ቻፓ።
ሰላም ሰላም
እንትን compliance team ን contact ማድረግ ቻልኩ።
ይቻ እኛ እናስተናግድ ምንድን ምን ምን ምን ምን የሚባል company ነበር?
ከ- ከስኮር ቤት ነበር የምደውለው እና እሺ እ፣ በጣም ብዙ ጊዜ ሆኖኛል support የሆነ ስልክ ላይ ስደውል ምንም መፍትሄ ላገኝ አልቻልኩም እና እነሱ ጋር ነው እንትኑ እንትኑ እየተባልኩ ከይዙ እሺ almost ወር ሊሆነው ነው አሁን አንዴ አምስት ደቂቃ አንዴ compliance ጋር ሄድና አሁን check ላድርግ። በ virtual በ virtual ብላችሁ የከፈታችሁ ነው አይደለ? hello
አቤት
hello አቤት በ virtual የተከፈተው ነው አይደለ?
አዎ አዎ አዎ
ሄሎ አቤት
እሺ አሁን ቼክ አድርገን እኛ ጋር የደረሰ ምንም ፋይል የለም አለችኝ። በስኮ እኔ ስሜት አድርግ ነበረ እሱም በሌላም ስኮርቱም ብዬ ከዛ በኋላ ላይ ብራል ብራል ታርግ የተባለ ወይ ሄሎ ምን
ሄሎ አይሰማም